ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎት?
deposit በቴሌ ብር ጀምረዋል እንዴ?
ለጊዜው system update የተደረገ ስለሆነ ነገ ወይ ዛሬ ወደ ማታ አካባቢ check ያድርጉት።
ትላንት ወዲያ ብርም የሆነ withdraw አድርጌ የት እንዳስቀመጠ ማለት ሁሉ ላይም የለም። ቴሌ ብር ላደረሰ ሁለት ቀን ድሮ አድርገው ከሆነ ከሁለት አንዱ ላይ ይገኛል። ሁሉ ስፖርት account ኦ ላይ ገብተው more የሚለው ላይ ገብተው transaction history ያለ እዛ ላይ ማውጣት ይችላሉ። screenshot አድርገው ይላኩልን።
እዛም አይቼ የለም ቴሌ ብር ላይም አልደረሰልኝም የት እንደሆነ ነው።
እሺ አሁን ምን መሰሎት፣ system update የተደረገ ስለሆነ ላይታዩ ትችላል። ነገ ወይ ወደ በኋላ አካባቢ check ያድርጉት፣ በባንክ transaction ማለት ነው።
እሺ እሺ፣ መልካም ቀን።